ሄሎ ሄሎ ሄሎ ጤና ይስጥልን። ሊንክ ሰው ነው ምስለ መደርደሮች
ባለፈው የሆነ እንትን አክሲዮን አባል ማንሻ ሀያትና ሁለት ሚሊዮን ነበር።
ኦኬ ደውለው ነበር ከዚህ በፊት?
አይ አልደወልኩም።
እሺ ከሚቀጥለው ሳምንት ጀምሮ ነው የሚጀመረው። አሁን ላይ ስምና ስልክ እየመዘገብን ነው። ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን አለ። ስሙትም አልበል።
እሺ እሺ፣ ቆይ መልሼ እደውላለሁ። አንዴ ሌላ ሰው ነው የሚገባው ማለት ስልክ ቁጥር እኔ ስለያዝኩኝ okay የሚገባው ሰው text ማድረግና ከዛ በዛ ሰው እንተንላለን።
okay ቁጥራቸውን አያውቁትም?
ቁጥሩን አላውቅም፣ አጋጣሚ ለዛ ነው።
እሺ እሺ፣ ወይ ደግሞ እኔ መልሼ እደውልልሻለሁ።
እሺ እሺ፣ ይቅርታ ግን ማስታወቂያውን ከምን ላይ ነበር ያገኙት?
በቴሌቪዥን ላይ ነው የሰማሁት ማስታወቂያ ነው።
እሺ እሺ፣ መልሶ ይደውሉልኝ እና ቁጥሩን ያስመዝግቡ። እሺ እንዳመሰግናለን።
እሺ፣ መልካም ቀን።